ሄሎ ሄሎ ሄሎ
ቤት ቤት አዎ ቤት ቤት ነው።
ቦነስ ፈልጌ ነበረ። ትኬት የወደቀ እሺ cashier ኮዷን ንገረኝ።
cashier ኮዷ ነው ትኬት ቁጥሯ ጨ- cashier ኮዱ
cashier code ና አዎ አስር
አስር ሀያ ሁለት ሀያ ሁለት
ሀ- ሀያ ስድስት ሀያ ስድስት ሰማንያ ዘጠኝ ሌላ ብዙ ጊዜ ነው።
አ፣ ሌላም አለኝ መጠ- መጨ- መቀጠል ይሄኛው ትችላለህ?
ቦነስ የለውም።
የለውም አዎ
እሺ ይሄኛውን ሸክላ
እሺ ንገረኝ።
አስር ሀያ ሁለት አስር ሀያ ሁለት ሀያ ዘጠኝ ሀያ አንድ
አስር ሀያ ሁለት
አ፣ አስር ሀያ ሁለት አቤት አስር ሀያ ሁለት አስር ሀያ ሁለት ሀያ ዘጠኝ ሀያ አንድ
ሀያ ዘጠኝ ሀያ አንድ
አ፣ ወይም ሀያ ስምንት አድርጊ እሺ ወረቀቷን ትታለች
እሺ ይሄኛው የለውም ልውስጥ ነው።
እሺ በጣም አሪፍ።
ችናት ችናት አንተ ችና ያስላት ንገራ አስር አስራ ዘጠኝ ሄሎ።
አስር አስራ ዘጠኝ
አርባ አንድ ዜሮ ስምንት
አስተናጋጅ ይሄም የለውም። እሺ
ግን በአንድ በ- በአንድ በአንድ እኮ ነው የወደቀው ማየ በአንድ አደ- ይሄኛው በአሁን የነገርከኝ በሁለት ነው የወደቀው። እ፣ መጀመሪያ የነገርከኝ ደግሞ ከቶታል ኦዱ ከሀያ በታች ስለሆነ ነው።
ከሀያ በታች total odd ኡ አ?
አዎ ስለሆነ ነው።
አሁን ከዚህ total odd ኡ ሰማንያ ሶስት ንገርሽ አስር አርባ
አስር አርባ
ሰማንያ ስድስት ዘጠና አራት
ይሄኛው ደግሞ ሁለት እ፣ ነው የወደቀው።
ሁለት ነው የወደቀው አዎ
እሺ አስር ሀያ አንድ ስልሳ ዘጠኝ ሀምሳ ስድስት አስር ሀያ አንድ ስልሳ ዘጠኝ
አ፣ ሀምሳ ስድስት በአንድ ጊዜ ይሄኛውም ሁለት ነው
አ፣ እኔ ልንገርሽ እናቴ አንድ አለችማ እ
ምንድን ናቸው? በሁለት በ- ኧረ በአንድ ነው ይሄ። አስር አስር አርባ ዘጠና አራት ዘጠና አንድ
ይህ በአንድ ነው።
በግቦች ነው የወደቀው
ሁለት ነው ይሄኛውም ኧረ በመድኃኒዓለም።
እሺ እሺ፣ እናመሰግናለን።
አመሰግናለሁ። እሺ እሺ መልሼ ደግሞ
ኧረ ኮልኮሌ ብላ ስልክ በራሳቸው